አቤት
አሁን በሰጡኝ ቁጥር ቴሌግራም አልከፈቱም እኮ የለሁትም።
አልከፈተማ።
አዎ
እሺ በቃ እንግዲህ እና ምን ይሻላል?
እንዳልኩት አሁን ለሚያቅሰው በደንብ ለሚያቅሰው የስልኮትን ይስጡና ይሄ ቁጥር ብሎክ ሆኖብኝ ነው፣ ከዛን ታግዶ የ- አግደው ነው ያስወጡ እንዳስወጡት ያድርጉ።
ወጥ ወጥቷል ማ- ማለት ወይም ቴሌግራም ነገር አጥፋና መላክ ይቻላል። ቴሌግራም ነገር አጥፍቼ መክፈት